ሰላም ጤና ይስጥልን። Best Bet
ትኬት እንድታይልኝ ፈልጌ ነበር።
ምን አልከኝ? ይቅርታ።
ትኬት እንድታይልኝ ፈልጌ ነበር።
እሺ፣ cashier code ኡን ይዘኸዋል?
አዎ፣
እሺ፣ ንገረኝ።
cashier code አስራ ሶስት ስልሳ ስድስት እሺ፣
ሰላሳ አንድ አምስት ሰላሳ አንድ ሰላሳ አምስት ሰላሳ አንድ ሰላሳ አምስት አዎ።
እሺ። ገና እኮ የዛሬ ጨዋታ አለው አይደል? የዛሬ ነገ።
አለው አዎ፣ የመጀመሪያ ሁለቱን ግን አርሞልሃል።
አርሞታል።
አዎ፣
እናመሰግን እሺ፣ መልካም
Hello. I don't know.